yes አቤት
እኛም ገና እኛም ገና ወይ ወይ ሄሎ ሄሎ እኛም ገና እም፣ እኛም ገና
አልመጣም እኔ የምልህ ለዛን እ፣ ነግሮ ነበረ ልጁን አውርቼው እኮ ዛሬ የሆነ remedial ፈተና ይፈትናል
እሺ እ፣ አግዝሃለሁ ብሎ ነበረ የሆነ SPSS እንትን convert እንዲያደርግልኝ ቀጥሬው እሺ።
ነበር ወደ አምስት ተኩል
እሺ
so ወይ ዝም ብለህ መተህ ሞክር ለማግኘት
እ፣ እኮ የሚ- የሚ- የሚመጣ ከሆነ እመጣለሁ። ትላንት ከምስራቅ ገብርታችሁ ነበረ።
አዎ አዎ
ስለዚህ ይመጣል check አድርገውና ልምጣ ብዬ ነው። እኔ አሁን ቢሮ ነው ያለሁት። እ፣
እሺ አይነ እሺ፣ ጋዝ ለማድረግ check ላድርገው። እሺ በ text እሺ።
check ላድርገው። እሺ እሺ